ሄሎ፣ ጤናሽ ኢንቨስትች
አካውንት ከፍቼ ወንድም እሺ፣
እ፣ አካውንቱን አይከፍትም።
አዲስ አበባ አክቲቭ ነ- አ- አዲስ አካውንት ከፍቼ ምንድን ነው የሚሉት?
እ፣ እንትኑን ኦ- ኦኬ ሎግ- ሎጊን ስለው እም፣ አይመጣም። እንትን ብሎ ሴቭ በለኝ አለኝ። ሴቭ አደረኩትና ወይና
hello፣ ይሰማል?
አዎ ይሰማኛል።
አዎ፣ በመሀል ተቆራረጠ። አዲስ account ከሆነ ያው register ነው የሚሉት አይደለ? login አዎ።
ሳይሆን register ነው የሚጫነው።
አዎ register ነው እሱ።
አዎ፣ register መዘ- መዘገበኝና save አድርገ ይለኛል። save አደረኩትና አዎ፣ እንዳይጠይቀኝ ማለት ነው።
አዎ፣ አዎ፣ password ኡ አዎ password እና okay።
እንትኑ ከ- ከፍተው እ፣ አይከፍቱም።
እ፣ በቴሌግራም ላክሉት ቪዲዮዎች እና እንደዚህ ስቴፖች በዚህ ቁጥር ይገኛሉ ቴሌግራም።
አዎ አዎ አዎ እሺ፣ አሁን ልክ ይሉታል። እሺ፣ እሺ